እና ሀበላ አክሱማዊት ራይድ ሞገሴ ማበይ ጤና ይስጥልኝ። ታክሲ ይፈልገን ነበረ።
እሺ ከየት ነው መነሻ?
እዚህ ማይክሮ ኮሌጅ ጋር ማይክሮ
አ ማይክሮ ኮሌጅ
አሀ፣ ግን እዛ በጣም crowded ነው መሰለኝ እ፣ የ- ወደዛ የሚመጣ አይመስለኝም።
እሺ፣ ወደ አክሱ ሆቴል ይመጣልናል።
አ እዛ እዛው እ፣ ያለው ያ መንገድ እንትን ዝግ ነው መሰለኝ ወደዛ እየሄዱ አይደለም።
okay፣ እሺ። የት አካባቢ እንጠጋ?
ወደ አስራ ሰባት ከአክሱም ሆቴል አስራ ሰባት አ፣ ይርቃል። ከዚህ ካለንበት ትንሽ ቦታ ወደ- ይርቃል።
አይ ወደ ላይ ከፍ ማለት አለባቸው ወይ ደግሞ okay፣ ወደ ማለት ነው።
okay፣ ሁለቱ ቦታ ላይ ሆነን ነው የምናገኘው።
አ ወይ ደግሞ እንትን ላርግልሽ እ፣ እንዲደውሉ ላርግና እ፣ አዎ።
እንትን ይሉሻል።
እሺ፣ ማረሽ።
እሺ እሺ፣ ቴንክ ዩ።
እሺ፣ መልካም ቀን።
አሜን።